ሄሎ እንዴት ነው? ሰላም ናችሁ?
እልም ቤተሰቤ ሰላም ነው።
ሰላም ነው ያለ። የሆነ ችግር ብር withdraw ስናደርግ ማታ እስካሁን pending ያለ ነው። ምን ች- ችግር ችግር አለ እንዴ?
አልገባማ።
አ- አዎ እስካሁን pending ላይ ነው። ምንድን ነው ማታ ሰባት ሰዓት ላይ እስካሁን እሺ አንዴ ጠብቀኝ። እሺ
እሺ።
ሄሎ ስትልም ቤተሰቤ
አዎ፣ ሰላም ነው።
አለናለ ሰላም ነው።
አዎ አለ። ማታ ብር ውትዳው ውትዳው ስናደርግ እስካሁን pending ላይ ነው። ምን ችግር አለ እንዴ?
እሺ አንዴ ላስተላልፍልህ። እሺ አንዴ ጠብቅ።
እሺ
ሄሎ
ሰላም ናችሁ?
ሰላም፣ እንዴት ነህ?
አለን አለን። ማታ የሆነ ብር ካ- እኔ ካሁን በፊት ቻፓ ላይ ነበር withdraw የማደርገው ማታ እሺ።
ግን እ፣ ተሳስቼ ማለት ነው። ሌላ በ- የኛኛው ምንድን ነው የሚባለው ቤትም ነው በሳንቲም ምን በሳንቲም በሀ- እዛ ላይ አድርጌ ማለት ነው። withdraw በቃ እስካሁን አየ pending ነው አዎ፣ ትንሽ ስላስቸግ- ስላስቸገረን ነው። እሺ፣ እ፣ አስተካክለን ስንጨርስ ይገባልሃል።
አ- እሺ፣ ትንሽ withdrawal እያስቸገረ ስለሆነ ነው። ይቅርታ፣ እሺ፣ እሺ።
በጣም ስለቆየ ይገባልሃል እንደተስተካከለ።
እሺ እሺ እሺ እሺ።
حلاوة كده حقاتك እሺ حلاوة كده حقاتك